ኢትዮጵያ ብርሃን ንባኮ ትምህር የወጣሁት ጤና ይስጥልኝ። ቢጃ ኢትዮጵያ ብርሃን ንባኮ ትምህር የወጣሁት እሺ ብርሃን ልጅ ሰላም ነው።
እግዚአብሔር ይመስገን። እንደምን ማሽን ናችሁ?
ለማስነጀር ነበርማ
እሺ ቢጃ አይዲዮትን ይንገሩኝ።
አይደለውምማ ዩቲን ነንበሩ ልንገርሽ፣ ፕሮሞተሩ ነኝ እኔ።
እሺ ቲን ነበር ይንገሩኝ።
እሺ ሶስት ዜሮ
ሶስት ዜሮ ሰላሳ ሁለት
ሰላሳ ሁለት ሰባ ሶስት
ሰባ ሶስት አስራ ስምንት አንድ
አስራ ስምንት አንድ አ አንድ መስመር ላይ ጠብቁ። እሺ አጸደ bar and restaurant ነው።
አ አ
እሺ ደንበኛችን ምን ነበር የሆነበት?
እ፣ ማሽኑ እንትን ይላል አይሰራምማ። እሺ thermostat ኡ ተበላሽቶ ነው መሰለኝ በረዶ እየሰራ ነው። check አድርጊላቸው ጠጋኝ ልከሽ። ይኸው እየሰሩ አይደለም አሁን
እሺ ምንድን ነው የሆነው? thermostat ኡ በረዶ ይዞ አይለቅምማ።
በረዶ ይዞ አይለቅም።
አ እ፣ ወይ ደግሞ አያቀዘቅዝም ቶሎ
እሺ እና አያቀዘቅዝም።
አ
እሺ ደንበኛችን የእርስዎን ስም ልቀበል።
የእኔን ስልክ እኔ promoter ኡ ነኝ። እኔንም መያዝ ይችላል።
እሺ ዜሮ ዘጠኝ ሰላሳ ሶስት
ዜሮ ዘጠኝ ሰላሳ ሶስት ሰላሳ አምስት ሰላሳ አምስት አስራ ሰባት
እሺ ስምዎትን ይንገሩኝ። እርስዎን ቴድሮስ አምበይ።
የእርስዎ ነው አይደለ ይሄ?
አዎ
እሺ
ደንበል ጀርማሽ አድ- አድራሻው።
እሺ
መልካም ቀንማ።
ቴዎድሮስ አምባይ ነው ያሉኝ።
አዎ
ደንበኛችን አንድ የ BG ID ዎትን BG ID ያቸውን ልንገሩትና ይስጧቸው።
እሺ እሺ።
ሰላሳ ሶስት ሰላሳ ሶስት አርባ ሶስት ሰላሳ ሶስት አርባ ሶስት
አዎ ሰላሳ ሶስት አርባ ሶስት ዜሮ ሶስት
ይሄ የ leader ኮዱ ነው እየነገርሽኝ ያለሽው?
አይደለም የ BG ID ኮዳቸው ነው።
እሺ አር- አርባ ሶስት
ሰላሳ ሶስት አርባ ሶስት ዜሮ ሶስት እሺ
አንድ
እሺማ እሺ አንድ ደንበኛችን። አዎ፣ እሺ።
ሌላ የምትሉት ነገር አለ?
ምንም የለምማ።
መደወል ትችላለን። መስተንግዶ ያሉት እና ከሚደውሉት በኋላ ይመጣል።
መልካም ቀንማ።